ሄሎ ጤና ይስጥልን።
ጤና ይስጥልን። ብር ያዝብኝ እኮ account ኢ withdraw አርግቼ እሺ፣ ይቅርታ አማርኛ ይከብዳል። withdraw አርግቼ
ሄሎ ሄሎ ሰላም፣ እንዴት ነህ?
እ፣ ሰላም ይስጥልን። ውድረው አርግቼ አምስት መቶ ብር እሺ፣ እስካሁን አልገባኝም። processing ላይ ነው ነበር ለማታ እስከ ማታ
ይሄን የቤት ቤት ስልክህን ንገረኝ።
አስራ ሶስት